እንደምን ነህ?
ጤና ይስጥልን። አምቡላንስ ፈልግ ነበር እሺ
እዚህ እንትን ፈ- ፈረንሳይ ፓርኩ ጋር እሺ
ከዛ ወደ መቅረዝ እሺ ከፈረንሳይ መቅረዝ መቅረዝ አሁን አምቡላንሶቻችን ስራ ላይ ስለሆኑ ትንሽ ቆዩብሻል።
ብዙ ይቆያሉ።
ትንሽ ቆዩ። እሺ ቼክ አድርጌ መልሼ ላሳውቅሽ።
እሺ እሺ እሺ